ጤና ይስጥልን ቤት ቤት ሄሎ ጤና ይስጥልን ቤት ቤት
አዎ ሶማሊ ቀንቃፋ አለ የሶማል አለ ሶማሌ የለም ሶማሌ የለም አባ እንግሊዘኛ ወይ ኦሮምኛ ወይ አማርኛ
ሶማሊ የለም ሶማሌ የለም አዎ አማርኛ እሺ አማርኛ አማርኛ እሺ ሞክር አማርኛ እሺ ላውራ ምን ነበር ፓስወርድ ፓስወርድ ማህል
ጠፋብህ ፓስወርድ ጠፍቶብህ ነው ወይስ አዲስ ልከፍት ፈልገህ ነው password የኔ password የለም password ፈልግ እኮ password ጠፍቶብህ ነው አዎ account ግን አለ Best Bet አዎ የ account Best Bet account ከፍተሃል አይደል Best Bet ላይ አዎ Best Bet account password ጠፋ አዎ እሺ password ኡ ከጠፋብህ ይኸውልህ forget password በለው እሺ አይ ከታች forget password የምትላለች እሷን ስትነካት አ ይላክልሃል እሺ SMS message ይደርሳል እሱን ታስገባዋለህ እሺ እሺ እሺ መልካም ቀን ወንድሜ እሺ አመሰግናለሁ